હેલો ሄሎ ሰላም ጤና ይስጥልኝ ቴሌብር አለ ምን ልርዳዎ አቤት ሄሎ የቴሌብር ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል ኮከብ 985 መሰላል ብለው ይደውሉና ስድስት ቁጥር ላይ ለማቋረጥ እሚል አለ ኮከብ 985 መሰላል ብለው ይደውሉ ስድስት ቁጥር ላይ